доску.
hello
ጤና ይስጥልኝ።
ጤና ይስጥልኝ።
ከዊፕላስ solution ነበረ እና ምደውልሎት
እሺ ከዚህ በፊት አውርተን ነበረ እና አውርተን ነበር። አዎ አዎ አዎ register ሙሉ register አላደረጉም እና ከ Play Store ዊፕላስ provider የሚለውን ዊፕላስ solution provider የሚለውን app አውርደው
OK የተ- ካልሆነም ደግሞ በ text link ልክሎታለን እሺ አዎ ልካችሁልኛል። ባለፈው ነው።
አውርተዋል። አውርቼ እሺ።
እንትን እንዳለ እሺ thank you። እሺ